ሄሎ ኤለም ሰላም ጤና ይስጥልኝ።
ጤና ይስጥልኝ። እንዴት አደራችሁ?
አለን እግዚአብሔር ይመስገን።
ይመስገን ለፈጣሪ። ያ እንትን ደረሰ እንዴ?
ምኑ
እ፣ አራት ሀያ ሰባት ወርልድ ትሬድ ሆቴል በሚል አንድ cash register ነበር ቲዲቪ እ፣ አልተፈረመም ብዬ ነበር አይደል?
አዎ አዎ አልተፈረመበትም። ገና እየጠበቅናቸው ነው።
አልመጡም አይደለ? ሁለት አልመጡም።
ወስድ ሁለት አስገብተን ወስደናል።
ሁለቱም አንዱን ነው ወስደዋል።
ገቢ ያደረግነው። አዎ አዎ፣ አዎ። ስላልመጡልኝ ነው ዝም ያልኩ። እሺ ነው። እሺ እሺ ነው።
ሲመጡ እደውልልሃለሁ።
እሺ ዜሮ ስለ እሺ ቆንጆ